ደቂቅ እርባታ ምዕራፍ ሶስት ከዋኒ ጽውዕ ስሙይ ባህል ከዋኒ የሆነ የሚሆን የሆንህ የምትሆን የሆንሁ የምሆን ይሆናል። ከዋንያን ከዋኒት ከዋንያት እንደ ሩቁ ይፈታሉ። ኩነት ከዊን ከዊኖት መሆን ይሆናል። ዘራቸው ክዋኔ ነው። ሆነ ሆነ ይሆናል። ዘማች አንቀጽ ነው። በማይለወጥ ነገር ማድረግ ይመስላል። እርሱ መደረግ ነው። አካሄዱ እንደ ውእቱ ነው። አሉታው ኢ ነው። ጽውዕ ተጸዋኤ የተባለ የሚባል ጽዋአን ተጸዋእያን ጽውዕት ተጸዋኢት ጽዋአት ተጸዋእያት በሶስት በሶስት ሰራዊት በስድስት በስድስት አናቅጽ ይፈታሉ። ተጸውኦ ተጸውኦት መባል ይሆናሉ። ዘሮቹ ጽውአ ጽዋኤ ጸውዕ ናቸው። ጻውዕ ናቸው። ተጸውአ ተባለ ይሆናል። መደረግ ነው። በአሳሳብ ማድረግ ይመስላል። ጸዋኢ ያለ የሚል ጸዋእያን ጸዋኢት ጸዋእያት እንደ ፊተኞቹ እንደ ፊተኞች ይፈታሉ። ጸውኦ ጸውኦት ማለት ይሆናል። ጸውን አለ አለ ይሆናል። ማድረግ ይሆናል። አጸዋኢ ያሰኘ የሚያሰኝ አጸዋኢት አጸዋእያት እንደ ፊተኛ ይፈታሉ። ተጸዋኢ የተባለ የሚባል ተጸዋእያን ተጸዋኢት ተጸዋእያት እንደ ሩቅ ይፈታሉ። ተጸውኦ ተጻውኦ ተጻውኦት መባባል ይሆናል። ተጻዋአ ተባባለ መደራረግ ነው። አስተጻዋኢ ያባባለ የሚያባብል አስተጻዋእያን አስተጻዋኢት አስተጻዋእያት እንደ ፊተኛው ይፈታሉ። አስተጻውኦ አስተጻውኦት ማባባል ይሆናል። አስተጻዋአ አባበለ ይሆናል። ስሙይ ስሙያት ስሙያት ስሚት ሰሙያት ተሰሚዮ ተሰሚዮት መጥራት ተሰሚየ ተጠራ ሰማይ ሰማያን ሰማይት ሰማያት ሰሚይ ሰሚዮት መጥራት አስማይ አስማ አስማያን አስማይት አስማያት አስምዮ አስምዮት ማስጠራት አስመር አስመየ አስጠራ ተሳማይ ተሳማያን ተሳማይት ተሳማያት ተሳሚዮ ተሳሚዮት አስተሳማይ አስተሳማያን አስተሳማይት አስተሳማያት አስተሳሚዮ አስተሳሚዮት ማባበል ማባባል ይሆናል። አስተሳመየ አባባል ይሆናል። አባባለ አስተሳመ አባባለ ይሆናል። ዘራቸው ስም ነው። ብትን ሰዋስውን ሁሉ በግዕዝ በሳብዕ በሐምስ በራብዕ ይስባል፣ በነባር ውእቱን ይስባል። ባህል ባህላት አባባሎች ይሆናሉ። ብሁል የተባለ ተባሃሊ የተባለ የሚባል ብሁላን ተባሃልያን ብህልት ተባሃሊት ብሁላት ተባሃልያት ይላል። ብትን ሰዋስውን ሁሉ በግዕዝ በሳብዕ በሐምስ በራብዕ አንድ ርዕስ ነባር አንቀጽ አምስት አርዕስት ዘማች አንቀጽ እየለዩ እየተናበቡ ይስባሉ። ተብሂሎ ተብሎ ተባለና ይባላልና ተብሂለ ከተብለህ ተብልሃልና ተባልህና ተብሂሎሙ ተብሂለክሙ ተብሂላ ተብሂለኪ ተብሂሎን ተብሂለክን ተብሂልየ ተብሂለነ እንደ ሩቅ እንደ ቅርብ ይፈታሉ። አሳሳባቸው እንደ ፊተኞች ነው። በተባለ ጊዜ ከተባለ በኋላ ተብሎ ሳለ ሲባል ቢባል ይላል እንጂ ተባለና ይባልና ማለት የለም። ልማድ አላገ ልማድ አላገኘም። ተብህሎ ተብህሎት መባል ይሆናሉ። አሳሳባቸው እንደ ፊተኞች ነው። ተብህለ ይትባሃል አብዩም ንዑሱም በየራሳቸው ይስባሉ። ተብህለ ይትባሃል አብዩም ንዑሱም በየራሳቸው ይስባሉ። መብሃል ባህሊ ያለ የሚል መብህላን ባህልያን መብሃሊት ባህሊት ባህልያት በሶስት በሶስት ሰራዊት በስድስት በስድስት አናቅጽ ይፈታሉ። ብሂሎ ብሂለ እያለ እስከ አስር ይረባሉ። ብሂል ብሂሎት ማለት ይሆናል። ሰም ሁኖ ከወርቅ ወርቅ ሁኖ ከሰም ይመሰላል። ሰም ምጸት ይሆናል። ብህለ አለ ይሆናል። ይብህል ይላል። ይብሃል ይልዘን እንዲል ሊል ይበል ድርቡ ይቤ እንደዚህ ይረባል። አብዩ ንዑሱም እየራሳቸው ይስባሉ። አብሃሊ አባሊ አብሃልያን አብሃሊት አባሊት አብሃልያት አባልያት አንድ ጾታ ናቸው። አብሂሎ አቢሎ አብሂለከ አቢለከ እስከ አስር ይረባሉ፣ አንድ ጾታ ይሆናሉ። አብህሎ አብሎ አብህሎት አብሎት ማሰኘት ይሆናሉ፣ አንድ ጾታ ናቸው። አብሃለ አበለ እስከ ሳልሳይ ይረባሉ። አብሃለ አበለ እስከ ሳልሳይ ይረባሉ። ንዑሱም አብዩም እየራሳቸው ይስባሉ። ተባሃሊት ተባህልያት አንድ ጾታ ናቸው። ተባሂሎ ተባሂለከ እስከ አስር ይረባሉ። አንድ ጾታ ተባህሎ ተባህሎት መባባል አንድ ጾታ ይሆናል። ተባሃለ ተባባለ እያልህ እስከ ሳልስ አርባ አብዩም ንዑሱም እየራሳቸው ይስባሉ። አስተባሃሊ አስተባሃልያን አስተባሃሊት አስተባሃልያት አንድ ጾታ ናቸው። አስተባሂሎ አስተባሂለከ እያልህ እስከ አስር አርባ አንድ ጾታ ናቸው። አስተባህሎ አስተባህሎት ማባባል ይሆናሉ። በብትን የሚገባ አገባብ ሁሉ ይስማማቸዋል። አሳሳባቸው እንደ ፊተኛው ነው። አስተባሃለ አባባለ ይሆናል። እስከ ሳልስ ይረባል። አብዩ ንዑሱም ይስባሉ።